የኔ ili ስፖርት ባኮ የምልደው
እንትን ነው አፕሊኬሽናችሁ ከአሁን በፊት ጠቀም ነበረ።
እሺ
አሁን ግን አልሰራም አለኝ።
ምንድን ነው የሚሉት?
ዝም ብሎ ይመጣና ይከፍትና እ አያሳይም። ይሄ ማቻ አለ አይደል ምድቡ እ ዝም ብሎ ጥቁር ነው የሚሆነው።
እስቲ screenshot ያርጉትና በቴሌግራም ይላኩልን።
ም- ምንድነው በቴሌግራም screenshot ነው አዎ
ቴሌግራማችሁ ሁሉ ስፖርት።
ቁጥር የያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት እሺ ሌላ አማራጭ በቴሌግራም መጠቀም እችላለሁ?
አይ እንደዛ የለም ይላኩልን የሚመጣሉትን
እሺ እሺ አመሰግናለሁ።
እሺ